hello ጤና ይስጥልን በሽቱ ቤት
ሰላም ነው እናት አለን። ምን ነበር?
እንትን ዘጠኝ ሺህ ብር ትናንት አስተላልፈን authorization ይፈልጋል ብለን ነው።
እሺ በዚህ ስልክ በዚህ ቁጥር ደስ- በዚህ ቁጥር withdraw እያደረግን እሺ
authorization ጠይቀን ነው።
እሺ ልክ በዚህ ቁጥር አ- በደወልክበት አዎ አዎ እሺ መቼ ነው? ዘጠኝ ሺህ አለ በሳንቲም አዎ።
ፔኑ አይደለ ወደ ዜሮ ዘጠኝ አስራ ስምንት ሀያ ሰባት ስልሳ ሶስት አስራ ዘጠኝ እሺ
ተስተካክሏል።
ያው አሁን check አድርገው ገብተዋል።
አመሰግናለሁ።
እናመሰግናለን።